ሄሎ
አቤት።
ሰላም ጤና ይስጥልኝ።
ይስጥልን። ደቂቃ ነበር ተልኮ ትላንትና። አሁን አግኝቷን አስራ አምስት ደቂቃ ብሎ ነበር እና ደቂቃው ደግሞ አልመጣልንም።
ምን አሉ?
አስራ አምስት ደቂቃ ተጫውቼ አሸንፌ አግኝቼ ነበር። እዚያ አልገባም ደቂቃው።
አሁን ነው
ኧረ ትላንት ነው
እኮ ትንሽ ጠብቁ። ይገ- በዚህ ስልክ ቁጥር ነው።
አይደለም ስልኩን ያው መያዝ
እሺ ሀያ ስድስት ሀያ ስድስት ሀያ ስድስት ሰባ አንድ ሰባ አንድ ሀያ ዘጠኝ ሰላሳ ዘጠኝ ሀያ ዘጠኝ ሰላሳ ዘጠኝ እሺ check አደርግሎታለሁ። በቃ ካልገባ ይገባሎታል።
እሺ እሺ መልካም
ልዝጋውን እሺ